እንችል ተባኮሙ ልዶ እንዴት ነሽ? ደህና ነሽ?
ሰላም አለ።
እግዚአብሔር ይመስገን። ለምን የምልሽ አንድ ካሮት አዘን ነበረ ማለት ነው። ከዛ በኋላ ደግሞ እሺ።
ፓፓያ እናዛለን ብለን ድጋሚ ካሮት አዘዝን እና እሱ cancel መሆን አይችልም። በሁለት ባንድ ካልሞላ ውስጥ ካ- ሁለት አይተናል።
ካልሞላ ሀያ አራት ሰዓት ሲሞላ እኛ ሳይሆን ሀያ አራት ሰዓት ሲሞላ ነው በራሱ ጊዜ fail የሚያደርገው።
ራሱ ነው refund የምታደርገው ከዛ በኋላ ነው አዎ ከሀያ አራት ሰዓት በኋላ አልሞላም group ኡ።
አልሞላም። አዎ
okay እስኪ ንገሪ ቁጥሩ ዘጠኝ ዜሮ ዘጠኝ አስራ ሀምሳ ሁለት
እሺ ዘጠና አራት ሰላሳ ስድስት
እሺ
ሀምሳ ሁለት ዘጠና አራት ሰላሳ ስድስት
አሸናፊ አዎ
ያው አንዱ ካሮት ሞልቷል። አንዱ ካሮት ካሮት እ፣ አዎ።
ሁለት ሰው ሁለት ሰው ብቻ ነው ያለው።
አዎ።
ስለዚህ ሀያ አራት ሰዓት ይሙላና fail ሲያደርግ ብሩን ነው የምንመልሰው።
እንትን ካላለ መልስም
አዎ fail ማድረግ አለበት ሀያ አራት ሰዓት ሞልቶ፣ ምክንያቱም active ነው። ሌላ ሰው ሊቀላቀል ይችላል group ውስጥ።
እሺ እኔ የምልሽ እንትን ውስጥ አሁን አንዱን የገዛን በቦነሱ ነበረ እና የቦነሱ እንደ ብር ይመለሳል እም።
እም?
የምን ቦነስ?
ቦነሱ የምን ቦነስ coin አለ አይደል account ላይ
okay በ wallet ነው የከፈሉት።
በ wallet በ wallet ነው የከፈልነው አዎ
በ wallet ከከፈሉ wallet ላይ ነው ብሩ ተቀማጭ የሚሆነው።
ተመልሶ ማለት ነው እሺ አዎ አንድ ኪሎ wallet ከፍለው በ wallet የከፈሉት እዛው wallet ላይ ነው ተመላሽ የሚደረግ የሚደረገው። ያም ነገ fail ሲያደርግ ማለት ነው።
እሺ ቴንክ ዩ ኦኬ በጣም ቀንሽ